ሄሎ ሄሎ ማንደበል ጤና ይስጥልን ማ- ማ- ሄሎ ማንደበል ከዊ ፕላስ ሶሉሽን ነበር የደወልኩት
ከቤት ዊ ፕላስ ሶሉሽን
ምን
ዊ ፕላስ ሶሉሽን ባለፈው ዊ ፕላስ ሶሉሽን አፕ ላይ ተመዝግባችሁ ነበር አ፣ ተሳስተዋል እናት
ኤፍኤም ኪድስ አይደለም
ዋፍ አ፣ ሌላ ሌላ ስልክ ቁጥር ነው ተሳስተን እሺ እሺ